Oribule.
ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ የምንወደው
እሺ አምስት መቶ ዊድሮ አድርጌ ነበረ እና እሺ፣
እና አልጋው አረጀ በተለይ በዚህ ቁጥር ነው።
አዎ ስንት ብር ነው?
ሺ አምስት መቶ እ እሺ ቼክ እያደረኩልህ ነው።
አይ ቆይቼ አብዛም እ ቢ- ቢሆን እንደዚህ እ
ዛሬ ነው ያወጣኸው? አቦ እ ዛሬ ነው ያወጣኸው?
ያው ዛሬ ነው ወይ ያወጣኸው?
አዎ አሁን ቅድም አሁን እሺ።
እሺ
ወደ ቴሌ ብር ነው አይደል? ሌላ አካባ አዎ አዎ
እሺ፣ አሁን ገብቶልሃል። እሺ check አድርገው።
እሺ አመሰግናለሁ።
እሺ፣ እኔም አመሰግናለሁ። መልካም ምሽት።